Segnare spera di signor Bakuman ድርቶ
ቢቴክስ ላይ ባለፈው በዚህ እንትን አድርጌ ነበር
አመልክተው ነበር ደንበኛችን።
አዎ የሆነ ብር አካውንቱ ላይ እንትን አድርጌ ነበር፣ ግን ብሩ ተቀንሶብኛል። እዛ ላይ አልተጫነም።
እሺ ስሙትን ይንገሩኝ።
ስሜ አባይ ነኝ፣ አባይና እሺ፣ አባይ ነኝ አዳነ።
ቴሌብር በዚህ ቁጥር ነው የሚጠቀሙት?
አዎ በቴሌ ብር ሳይሆን በ CBE ነው እንትን ያልኩት።
በ CBE እሺ።
አዎ
እሺ ቁጥሮትን ይንገሩኝ ደንበኛችን።
ዜሮ ዘጠኝ ዘጠና ሁለት እሺ አስራ ሁለት ዘጠና አንድ
እሺ አርባ አንድ
እሺ ደንበኛችን ምን ደረጃ ላይ እንዳለ ላረጋግጥልዎት መስመር ላይ ይጠብቁኝ።
እሺ
እሺ ደንበኛችን መስመር ላይ አሉ?
አዎ
እሺ ጉዳዮትን ይንገሩኝ ደንበኛችን።